ካልወደድከኝ እንዳል እኔስ ወንድ ላይ ነው የሚመቸኝ ፍቅር ብዬ ተናግሬ ነቃፌ ሳልጨርሰው የታርገበቻል አረጌ አገሬ ሰው ወደድከኝ ስለገ ካልወደድከኝ እንዳል እኔስ ወንድ ላይ ነው የሚመቸኝ ፍቅር ብዬ ተናግሬ ነቃፌ ሳልጨርሰው የታርገበቻል አረጌ አገሬ ሰው ነገር የላስተክ የኔ እናንተ አዳራሽ የኔ እናንተ እልፍኝ ተሰርቶ ስትንገባ በርታ በልልኝ አንድ እንጨት አይነድም አንድ ሰው አይፈርድም ብዬ በምሳሌ ነገር የላስቀድም የኔ እናንተ አዳራሽ የኔ እናንተ እልፍኝ ተሰርቶ ስትንገባ